ሄሎ ሰላም ጤና ይስጥልኝ። ቤት ቤት ከዳነ ባኩም ልጫው
ቤቲንግ ነበርና እንዳለ ነጭ ሆነብኝ። ይለቅልኝ ብዬ ነው።
እሺ ካሻ ኮዶ ንገረኝ።
እስኪ እስኪ ሰባ አምስት እሺ
ሰባ አምስት ዜሮ ሰባት እሺ
ሰማንያ አምስት
ሰባ አምስት ዜሮ ሰባት ሰማንያ አምስት አዎ
ይሄ ብቻ አይሆንም እኮ cashier code አባቴ ሳስተሃል የረሳኸው ቁጥር አለ።
እሺ አስራ አንድ በይ እሺ ሰማንያ ሶስት እሺ ሰማንያ አምስት ሰማንያ አምስት
እሺ ይሄ ከሁለት በላይ የወጣብህ ጨዋታ አለ። እሺ አሁን እቺ ይቻላል ይሄ ደግሞ ማየት ትችላለህ። እና የአንድ ደግሞ አንድ ጨዋታ ከ- በ- የቦርትመን ጨዋታ እ፣ እንትን ብሎ ነበረ ተቋርጦ ስለነበረ ሀያ አራት ሰዓት መጠበቅ አለብህ እሱን update እንዲደረግ ግን ጥቅም የለውም። already lost የሆነ ትኬት ነው። እሺ እሺ፣ እናመሰግናለን ስለደወልክ። መልካም ቀን።
እኔም አመሰግናለሁ።
እሺ፣ እናመሰግናለን። መልካም ቀን።